hello ጤና ይስጥልን።
አብሮ ይስጥልን።
ትናንት ሪፖርት አድርጌ ነበረ። ሁለት መቶ ብር deposit አድርጌ አልገባልኝም።
እሺ deposit message ኡን ላክልን ቴሌግራም ላይ
ልክ ያለው እኮ ትናንት ልካሃል message ኡን።
አዎ እሺ ቤት ቤት ቁጥርህን ንገረኝ። አሁን የደወልክበት ነው?
አዎ እሺ ችግር ያደረኩልህ አቡ ነው የሚለው
በስ አቡ የሚለው ነው አቡ ካሚር።
አቡ አምር
እሺ እኮ አሳውቀንልሃል ለቻፓ። እሺ
እኮ ምንድን ነው የእነሱን ችግራቸው?
ምላሽ እየጠበቅን ነው የእነሱ። እኔ በድጋሚ አሳውቅልሃለሁ። እሺ
እሺ